የጤና experiment አንዱ ነኝ በበጎ የምረዳው።
ይሄን መስመር እንዴት ማቋረጥ ይቻላል?
የትኛው መስመር? የዘጠና ሁለት ስልሳ ሁለቱን ነው?
አዎ
አለመጠቀም ይችላሉ ካልተጠቀሙ ገንዘብ አይቆርጡብዎትም ማቋረጥ ከሆነ ግን የፈለጉት 9262 ላይ በመደወል የሙዚቃ አገልግሎት ለማቋረጥ ስድስት ጊዜ ይጫኑ የሬዲዮ አገልግሎት ለማቋረጥ ደግሞ ሶስት ሁለት ጊዜ ይጫኑ የሬዲዮ አገልግሎት ለማቋረጥ
okay እሺ
የሙዚቃውን ደግሞ ስድስት
እሺ እናመሰግናለን እሺ